ጤና ይስጥልኝ ዛሬ
አቤት አብሮ ይስጠን።
ከአልፌ ነው የምደውልልዎት።
አቤት አቤት።
ከአልፌ ነው የምደውለው።
እሺ እሺማ እሺ አ- ጠይቄልዎት ነበረ እና እ፣ በኝ- በአሪፌ ወደ ቴሌብር ብቻ ነው ማስተላለፍ የሚቻለው። ወደ ቴሌብር ደግሞ የሰፋሪ ቁጥርን ተጠቅሞ አይችሉም እና ገንዘቡ ወደ አሪፍ ፔም አልተ- አልገባም፣ ወደ ቴሌብርም አልገባም። ቱ ኤክስፖርትን ነው contact ማድረግ ያለቦት።
ወደዛ አልገባም።
አዎ እኛ ጋር የ- በሳፋሪ ቁጥር ወደ እኛ እንትን አይልም አይታ- አያስተላልፍም።
okay እኮ ገባኝ። ስለዚህ አሁን እዛው ቴክስ ላይ ነው ማለት ነው እንትን ማለት ያለብኝ።
አዎ አዎ
እሺ አመሰግናለሁ። እሺ ምንም አይደል።